ሄላው ጤና ይስጥልን። አብሽን ሰሪ አብሮ አብሮ ይስጥል። ከምኒልክ ነው የምደውለው። አስራ ሁለት ሰዓት ብላችሁኝ ነበር።
ድምጾት አይሰማም፣ እ?
ድምጾት አይሰማም።
ከምኒልክ ብላችሁኝ ምኒልክ ነኝ
እሺ
እና አስራ ሁለት ሰዓት ላይ እንመጣልሻለን ብላችሁኝ ነበረ።
ይቅርታ አልገባኝም።
እንትን ቅድም እኮ ስለደወልኩ ብዬ ነው። ቆይ ልንገርሽ ማዘዣው ደግሞ እ?
ሌላ ልጅ ነኝ። የማታ shift ገቢ ሌላ ሌላ ሌላ ደንበኛ ነው ማስተናግዱት። ምን ነበር ጉዳዩ? ንገሩኝ።
ቆይ እሺ ልንገርሽ አንድ